Hello ሰላም ጤና ይስጥልን
እንዴት ነሽ?
ሰላም ይመስገን።
እ እንትን ነበር መረጃ ፈልጌ
እሺ ዛሬ ልናዝዝ ነበር እና እ ነገ ይመጣል?
አዎ ዛሬ complete ካረጉት ሶስት ሶስት ሰው ነው የሚያስፈልገው።
አ
አዎ ሶስቱም group complete ከሆነ ነገ ይመጣሉታል።
እሺ ለመስ እርግጠኛ መሆን የፈለኩት ስራ ቦታ ነን ሶስታችን እና እሑድ ከሆነ ያው አዎ።
አንኖርም ማለት ነው።
Okay ችግር የለውም። አሁን እንዲጨርሱት ግን ቶሎ ብለው
ስለዚህ ነገ ይመጣል።
group ኡን ቶሎ ብሎ complete ያሉት። አዎ እስከ ስንት ሰዓት ነገ? ይቅርታ
ነገ ሰዓቱን እንኳን exact አናውቀውም። ማውጣ በጣም እኛውን ቅዳሜ ሰዓቱን የምንሰራው exact ከስ- እስከ አናውቀውም፣ ግን ስድስት ጠዋት ነው።
ይደውሉልንና የ driver ቁጥር እንሰጡታለን ነገ።
Okay ቶሎ እንዲመጣ ማለት ትችላለህ?
አዎ ነገ ትደውሉልና የ driver ቁጥር እንሰጡታለን። አዎ እሺ በቃ ስራ ቦታ ስለሆን እኛ ነገ የምንሰራው እስከ ስድስት ነው። ለዛ ትንሽ ግራ ስለገባል።
Okay አዎ እሺ። Exact ሰዓቱ ስለማይታወቅ ነው ብዙ ቦታ እያደረሱ ስለሚወጡ ጠዋት ነው የሚወጡት። በእርግጥ ግን በቃ እያደረሱ ስለዚህ አሁን እቃ እንዘዝና ስለሚያልፉ ነው።
ጠዋት check ላርግሽ።
አዎ
እሺ እሺ thank you እሺ እሺ፣ እናመሰግናለን። እሺ መልካም ቀን።
ቴንክ ዩ